ሰላም ጤና ይስጥልን። ቤት ቤት ነው የሚደርደው አው ማታ ስምንት መቶ ወረቴለ ብር በስትበት ላኩና አልገባም።
ነበር አይደለ?
አው እሺ ይገባልሃል ብያሃለሁ አይደል? ነገ ጠዋት
ነገ ጠዋት አለሽ?
ነገ ጠዋት ነው እኮ ይገባልሃል ያልኩ።
እሺ እሺ፣ መቶ ሀያ መቶ ሀያ መቶ ሀያ መቶ ብር ሀያውን ደግሞ መሴጁን ላክልኝ ብያሃለሁ።
ምን መሴጁን ላክልኝ።
አ፣ ያ መቶ ሀያ ብሩ
አዎ
እሺ ቴሌግራም ላይ